ጤና ይስጥልኝ አሪፍ ሄደ ነኝ እባክዎን ምንድነው?
ምን ነበር እናት
እሺ ከሁሉ ስፖርት transfer አድርጌ ነበረ ብር እሺ በአሪፍ ላይ ማለት ነው።
እሺ
እስካሁን ድረስ አምስት ቀን ሆኖብኛል። በቃ ምንም ደውላለሁ፣ መፍትሄ እንሰጣለን። እስካሁን ድረስ ምንም የለም።
እኛ ጋር ደውላ አስመዝገበው ነበር ቅሬታ አዎ አስመዝግቤያለሁ። screenshot አድርገህ ላክተብ በቴሌግራማችሁ ላይ ልኬያለሁ፣ ግን ምንም መፍትሄ ሊያገኝ አልቻልኩም።
እሺ ስሞትን ንገሩኝ እስኪ ልይሎት።
አለም
አለም እሺ ደንበኛችን መስመር ላይ ጠብቁኝ። እሺ ደንበኛችን ተላልፎሎታል ለሚመለከተው ክፍል። ምናልባት ብዙ እንደዚያ case የገጠማቸው ሰዎች ስላሉ ወረፋ ስለሆነብን ነው እንጂ ችግሩን ለመፍታት እየተሞከረ ነው።
ኦኬ እኔ ልደውላቸው፣ እነዛ ስልክ ሰጪ ምን አሉኝ ደሚያችን?
ስልክ አላቸው፣ ልደውላቸው። እኔ ስልክ ሰጪ ታብሪ ድምፆ ትንሽ ይቆራረጣል።
ስልክ ሰጪ ስልክ አላቸው፣ ስልክ እኔ ልደውላቸው።
ስክሪንሾት
ስልክ ካላቸው እኔ ልደውላቸው ነው የሚሉት።
ለመያቸው እኛ አስተላልፈንሎታል ክፍል እነሱም እያዩሎት ነው። ብዙ እንደዚያ ያጋጠማቸው ሰዎች ስላሉ ትንሽ ጊዜ ስለሚወስድ ነው። በትዕግስት ይጠብቁን እባክዎን።
እና ይሄ ሁሉ አምስት ቀን ይፈጃል። ለዚህ አምስት ቀን
አዎ ት- ትንሽ ብዙ ሰው እንደዚህ ስላጋጠመው ስለበዛብን ነው እንጂ እንደዚህ አይቆይም ነበር። ለመያችን ይቅርታ።
በጣም shame ነው እንዴ! አምስት ቀን። እሺ አመሰግናለሁ።
እሺ ደግሜ ያስተላልፍሎታለሁ እኔም ደግሞ እንደነበር።
እሺ እሺ እሺ።
እሺ መልካም ቀን ይሁንልዎት።